ይስጥልኝ አሪፍ ቤት እኔ መኮብን ልርዳዎት።
ሰላም ትናንትና በአሪፌ ወደ ሁሉ ስፖርት ሰባት መቶ አስራ ሰባት ብር transfer አድርጌ ነበር እና ግን አልገባም በላይ ነው እሺ ደንበኛችን አስመዝግበው ነበር እኛ ጋር ደውለው።
አላስመዘገብኩም።
እሺ ከየት ወዴት ነበር ያስተላለፉት ደንበኛችን?
ከቴሌ ብር አካውንቴ ነው transfer ያደረኩት ወደ ሁሉ ብር።
ከቴሌ ብር ወደ ሁሉ ስፖርት።
አዎ
እሺ ስሞትም አልበል አህመድ ሀሰን ኢብራሂም
አህመድ ሀሰን ያለኝ ደሚያችን።
ኢብራሂም እ?
እሺ የመዘገብኩሎት ነው። መስመር ላይ ጠብቁኝ።
እሺ
ስልክ ቁጥር በዚህ ነው የጠቀሙት ደሚያችን አዎ አዎ
ሰባ መጨረሻ ማለት ነው። ለቴሌ ብር በዚህ ነው የምጠቀሙት አይደል?
አዎ አዎ እሺ ደንበኛችን የመዘገብኩሎት ነው። ትናንት ነበር አይደል የሞከሩት?
አዎ ትናንትና ነው
ሰባት መቶ ስንት ብር ነው ያለው ደንበኛችን?
ሰባት መቶ አስራ ሰባት ብር አስራ ሰባት ብር። እሺ በምነግረው ስልክ ቁጥር ከቴሌ ብር የተላከሉት text message አለ አይደል?
አዎ እሱን screenshot አድርገው በምነግረው ስልክ ቁጥር በቴሌግራም ይላኩልን።
እሺ ይቻላል እሺ የያዙት ስልኩን እሺ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ ሀምሳ አምስት
ዜሮ አንድ ሀምሳ አምስት
የቴሌ ብር እንትኑ ነው የምልከው ቁጥሩን እ ቁጥሩን ሳይሆን ይሄ receipt ኡን አለ አይደል? እሱን screenshot አንስተው ይላኩልን ወይም ደግሞ እ ከ text message ኡንም screenshot አድርገው መላክ ይችላሉ።
እሺ እሺ ይቻላል እሺ ደህና ናቸው። ስሞት ጽፎ ይላኩልን።
እሺ አመሰግናለሁ እሺ አመሰግናለሁ።